ሄሎ ወይዬ
ሄሎ ወይዬ መስራት ነው የሚታዘዝ።
ደህና ደህና ደህና መሸሽ መሰረት።
እንዴት አመሽተህ?
አረ ጉዱኝልሻለሁ።
ምን ነው
ሀያ አንድ አርባ ሰባት
ሀያ አንድ አርባ ሰባት ምን ሆነብህ?
የቦሌ ወልደር ናት። የገርጅ ድራይቨር ነው ማነህ አንተ?
እሱ ባለዋል።
ሌላ ይዘሃል? እሱ ባለው አረ ወፍ
እስኪ አንዴ ጠብቀኝ። ለማንኛውም አይዞህ፣ ይክፈትልኝና እጠይቃለሁ።
እሺ እሺ።
እሱ ባለው ወጥቶላል።
እሺ አመሰግናለሁ መሰረት።
ኧረ
እሺ ደህና ደህና እሺ፣ አሜን። ደህና ነህ?
ያም